hello hello፣ ዝም ብለውክ ነው?
hello።
hello ሳሙኤል ከቢሮ ነው የምደውልልህ።
okay፣ እሺ፣ እሺ። ወየ አልታዘዘም ብለውክ ነው የቻኑሌው?
አዎ፣ አልታዘዝም አላለኝም። አስጠብቆኝ አስጠብቆኝ።
እስኪ እሺ፣ አገናኘኝ።
እሺ፣ ይኸውልህ አልታዘዝም።
hello
hello ጤና ይስጥልኝ እናቴ፣ ከቢሮ ነበር የምደውልልሽ።
እሺ፣
በመቶ ሶስት ሰባ ሶስት ዜሮ ሰባት order ታዛችሁ ነበር እንዴ?
አይ የለም አልታዘዝንም።
አልታዘዛችሁም?
አዎ እሺ ሌላ order አንዴ check አድርጊ። ሌላ ልጠይቅሽ መቶ እሺ።
ሶስት ሰባ ሁለት ሰባ ስድስት
ሰባ ስድስት አዎ መጨረሻ ሰባ አንድ ስድስት እ መስመር ላይ ጠ- መስመር ላይ ጠብቂ ልይልሽ።
እሺ
ሰባ ስድስትም ካንስል ቲቺ ዚሊንግ የለም ብያቸው ከሌለ ብለው ነው እንደውላለን ብለው አልደወሉም። ቲቺ ዚሊንግ ስላልነበር እሺ አሳውቀሻል።
አዎ ደውዬ አይ እዛው እያወራን እያለ ነው የነገርኳቸው።
እሺ እሺ እናቴ እሺ እኛውን ካንስል አድርግልኝ ችግር የለውም።
እሺ
ሄሎ ወይ ሄሎ፣ ወይ ቀናሪ ተውጣ ችግር የለውም።
አይ፣ እሺ፣ እሺ። ምን ሆነሽ?
ሀስ እንትን የለም ብለሽ ካንስል አድርግ አተም የለም ብለሽ ይሄ ሰባ ሁለት ሰባ ስድስት